አሰበን እግዚአብሔር አሰበን የታጨንበትን ፍቅር የፕላቴንነትን ምረት በምድረ በዳ የተከተለው እግዚአብሔር አሰበን እግዚአብሔር አሰበን እግዚአብሔር አሰበን የታጨንበትን ፍቅር የፕላቴንነትን ምረት በምድረ በዳ የተከተለው እግዚአብሔር አስበን ስደት ግርፋት በዙ መጠላት ትችት ንቀቱ ረሃብ ርዛት ተቆጥሮ ዛሬ ዋጋው ሊሰጥም ቀኑ ደረሰ እግዚአብሔር አስቦ እግዚአብሔር አስቦ ሳይሆን ለጠላት ሀሳብ ምኞቴ አለለምልም ጸንተን በቤት ሳይሆን ለጠላት ሀሳብ ምኞቴ አለለምልም ጸንተን በቤት ዘር በሌለበት በምድረ በዳ በማጣት ሕይወት በብዙ መከራ ያናልፈን ዛሬ ለዚህ በቅተናል። ሁሉ ታስቦ ይኸው ተከፍሎናል። እግዚአብሔር አስቦ እያለቀስን በእንባ ብንወጣ ነዷችን ይዘን በደስታ መጣ እያለቀስን በእንባ ብንወጣ ነዷችን ይዘን በደስታ መጣ ብዙ ተገፍተን ንቀት ምንጠግብ አሳሽተ ብለን ስም ቢወጣልን ያ ውርደታችን ለክብር ሆኖናል። እርሱ አስቦ ይኸው ባርኮ እግዚአብሔር አስቦ እግዚአብሔር አሰበን እግዚአብሔር አሰበን የታጨንበትን ፍቅር የፕላቴንነትን ምረት በምድረ በዳ የተከተለው እግዚአብሔር አስበን እግዚአብሔር አስበን እግዚአብሔር አሰበን የታጨንበትን ፍቅር የፕላቴንነትን ምረት በምድረ በዳ የተከተለው